ቢት
hello ጤና ይስጥልን ቤት ቤት
አዎ deposit አድርጌ አሁን ከትንሽ ደቂቃ በፊት ደውዬ ነበር። የሆነ ልጅ አንስቶ ነበር እሺ
እና እስካሁን አልገባም። deposit አድርጌ ሂድ ብሎ መጣ message።
ሚሴጁን ግን አልገባም ልካሃል ብዙ።
አይደል? ቴሌግራም ላይ message ኡን ልካሃል?
message አዎ message ወዴት? ወደ እናንተ አዎ አዎ፣ የቴሌግራም የ CBE ውን ማለት ነው።
የት- የሲቢው ነው ልላክልሽ ወደ አንቺ አዎ አዎ፣ ቴሌግራም ላይ ላክ ቴሌግራም ላይ እና በቴሌግራም?
የቤት ቁጥርህንና የቤት ስልክ ቁጥሬ ቁጥርህን- ይኸው ነው።
እሺ እ?
ቁጥር ጻፍልኝ። የሲቪ የንግድ ባንክ ቁጥርህን የቤት ቤት እሺ፣ ይሄ ቁጥርህንና ነው።
ሜሴጁን የቤት ኢንፎርም ቁጥር ለማድረግ ነው ስለ- ነው ስልክ ባንኩ ነው ነው ችግር የለውም። እሺ ጻፈው ከስር ከሜሴጁ ሜሴጅ ስር። እሺ ብቻ ላከው። እሺ ጻፈው እሺ ቁጥሩንም። እሺ እሺ